ጤና ይስጥልኝ። ከአሪፍ ፔ ነው የምደውለው። ደንበኛችን ቅድም ደውላ ነበር። እሺ withdraw ሺ ስድስት ነበር ያሉ አንድ ሺህ ሀያ ስድስት በእኛ አንድ ሺ ሀያ ስድስት ብር ሁለት ጊዜ ነበር የሞከሩት ደንበኛችን ሁለት ጊዜ ነበር አንድ ጊዜ ነው።
የሞከሩት ዛሬ ተሞክሯቸው ነበር። በእኛ በኩል እህ
ምን አለ?
እሺ በእኛ በኩል withdraw ያገኘ ነው አስራ አንድ ሰዓት አካባቢ የተደረገ ነው። እሱ ገብቶሎታል። ይሄኛው ግን ሰዓቱ እ አስራ ሁለት ሰዓት ከሰላሳ ሁለት
ምሉኝ አስራ ሁለት ሰዓት ከሰላሳ ሁለት ደንበኛችን እኛ ጋር ያገኘ ነው አስራ ሰዓት የተላከ ነው። እሱ successful ነው።
አዎ።
ከዛ በፊት የላኩት እሱን ነው የገባው። ይሄኛው ግን አስራ ሁለት ሰዓት ከሰላሳ ሁለት ሌላ ከሆነ withdraw ያደረጉት ከተቀነሰቦት በተጨማሪ ብለው ኩዊክ ብር ነው ያናግሯቸው። እዛው ያለው እሱ። እሺ እናመሰግናለን። በጣም ምሽት ይሁንልዎት።